ስንት ስንት ስጥልኝ። በድንገት ስራ ነው የባኩም ልርዳው።
አብሮ ይስጥልን።
እሺ ሰላም ነው?
ትኬት እንዲታይልን ብለን ነበር። አማራ ክልል ስላለ
ይቻላል። እሺ
ካሸር ኮዷ ድንገርሽ አዎ
አስራ አንድ ሰባ ሶስት
አስራ አንድ ሰባ ሶስት
ሀያ ስድስት አርባ አራት
ሀያ ስድስት አርባ አራት ነው ያልከኝ?
አዎ ሀያ ስድስት አርባ አራት እሺ እሺ ሁለት ጨዋታ ወጥቷል። እሺ
ስንት ሁለት ጨዋታ ነው የወጣበት።
ማን ማን?
እሺ የመጀመሪያው የአርቢ ጨዋታ ከቤስሲ የነበረው ጨዋታ እሱ ወጥቷል።
አርቢ ላይብዚ። እሺ ሌላው ደግሞ የአትሌቲኮ ማድሪድ ከላዚዮ ጋር የነበረው ጨዋታ
እሺ
እሱ ነው ሌላው የወጣው። እሺ